ሰላም ጤና ይስጥልን። ጭብጭብ hello ማ hello hello hello አብ- ምን አሉ?
ሰማንያ ሁለት
እሺ አንዴ ይቅርታ 09 ሰማንያ ሁለት እሺ
ሰማንያ ስምንት እሺ
ዘጠና ስምንት
98 ስልሳ አራት
64 እሺ location የት ነበረ እንትን ያሉት?
ደጃች ውቤ
ምን አሉ? እ
ፒያሳ ደጃች ውቤ ፒያሳ እሺ እሺ ነገ ይመጣልዎታል።
ነገ እኔ ቢሮ አልገባም እማ okay ፒያሳ እንትኖች ነው እ፣ ቢሮዎት ነው ያለው እዛ።
አዎ እኔ አልገባም ስለዚህ ለሰኞ ላስተላልፈው ይሻላል እኔ ይሻለኛል በቃ እሺ።
አምስት አምስት ግን ለብቻ ለብቻ አድርጊልኝ እሺ እማ አምስት አምስት ለየብቻ ለብቻ አዎ እሺ እሺ እናደርግልሻለን። እሺ እሺ